አሁን አሁን
ሄሎ ሄሎ ወይ ሀሰት ነው ኤልሳቤጥ የሆነ ሰባ አራት ዜሮ ሁለት ሲዳባ ግቢ ማምጥልኝ እሺ ሰባ አራት ዜሮ ሁለት እናም ደግሞ አሌክሳንደር
ማን ያልከኝ?
አሌክሳንደር አይሰማ አሌክሳንደር
ደቂቃ ነው።
ኤልሳቤጥ
ገና አንድ ኦርቶዶክስ እስኪያወጣልኝ ነው።
ወይ
አሌክሳንደር ነህ?
አዎ አሌክሳንደር ነው
ፒዛ ባግ የለኝ።
አዎ ሰባ አራት ዜሮ ሁለት
አሌክሳንደር ቶላል እሺ እና ኤልሳቤጥ ይኸውልሽ በዛው
ፒና ሄሎ ሰላም አቤት ሰባ ሦስት ስልሳ ብላት ብራት ነበር ምግብ ቤት ቆይቶብኛል አልወስድም ብዬ ማለት ነው እ
እ አሁን ደርሳል እና እንደዛ ትችልኝ ወይስ አልተደወልም ልጅቷ
እስኪ ምን ወይስ ልትላት ነበረ?
እ ሰባ ሶስት እና- ስልሳ ሶስት ነው።
አዎ
ይሄ የመጨረሻ የጻፍሽው የማን ነው? ሰባ ሶስት
አሌክሳንደር
እየሰጡህ ነው አሌክሳንደር።
ደርሳል ምትለ የሰደው ወይስ ትችልኝ አልተደወልም እደውልልሃለሁ ዛሬ።
ተደወለልኝ እኮ ሰጥተውሃል አሁን ወይስ ምንድን ነው?
አልሰጥም ምን አልቀበልም ብያታለሁ
አልቀበልም ብያታለሁ። ማንን?
ከዚህ እደውልልሃለሁ ብላኝ ነበር ሀሴት ማለት ነው ወይ ስራ ልትለኝ ወይስ ተው ሂድ ልትለኝ ማለት ነው
ሄሎ አሌክስ።
ወይ ሀሴት ልስራ ወይስ ልተው አይ ቆይ ቆይ እንጂ እሺ።
እሺ አሁን ሰጡህ ወደ- አሁንም አሁን ደርሷል እ እ?
አሁን ደርሷል ትለ- ደርሷል ያለች ነው በቃ ውሰደዋ። ደርሷል ከተባልኩ ውሰደው።
ድጋ ወዲያ ሀሴት፣ እ እ?
ድጋ ወዲያ
ችግር የለውም። አንሳውና እስኪ እንየው። ደቂቃው ሰባ ሶስት ስልሳ ሶስት አ
አዎ ሰባት ስልሳ
በቃ እሺ። አንሳውና ደርሰው ለ customer እሺ።
እሺ።